እሺ በቃ እደውልልሻለሁ በኋላ። hello እማ
hello እናት።
ወዬ
እሺ TDB እሺ TDB
ሶስት ዜሮ ሶስት ዜሮ
አምስት ዘጠና
አምስት ዘጠና አዎ የአድራሻ ለውጥ ነው ያልሽኝ?
አዎ እሺ በፕሮግራም ስለሚመጣ ነው የቆየብሽ። እሺ
እሺ ብለውኛል።
ከእናንተ ለዛ ነው እንግዲህ።
አዎ፣ ከእናንተ በፊት የገቡ ስላሉ በ order ነው ያው የሚያስተናግዱት። ለዛ ስለሆነ ነው ከዛ በፊት የገቡትም አልወጡም ማለት ነው።
እ?
ከዛ በፊት የገቡትም አልወጡም ማለት ነው።
ስልሽ በ order ነው ወደዛ አካባቢ አሁን ወደ እናንተ እ፣ ክልል ለመምጣት እ፣ አንድ ላይ pack ተደርጎ ነው የሚወጣው። ለዛ ስለሆነ ነው ያው check አድርጌ አሳውቅሻለሁ።
በቃ እሺ ሊደውል ወይስ ያው አሳውቅሻለሁ በሌላ ቁጥር።
በቃ እሺ እናት፣ እሺ እጠብቃለሁ።
እሺ
ቻው ቻው።